ጤና ይስጥልኝ ቻፓ።
hello አቤት።
ቀደም ከቴሌብር ልኬ ነበርና አየር ላይ እናንተ ጋር ከቴሌብር ተቆርጦ እዛ ደግሞ አልመጣም አለኝ።
deposit ነው።
አዎ እሺ፣ transaction message አለት።
እ?
transaction message አለት።
አዎ ልንገርሽ።
አይ እ፣ ኮዷን ወይ ይነግሩኛል። አንድ በአንድ ያቺ ኮዷ አ- አለችው ከስር እ?
ኮድ አለች አይደለም?
ኮዷ ከስር ቆይ no no፣ text message ኡ ላይ ከስር B ብሎ የሚጀምር አ፣ text ላይ የመጣ አዎ፣ መክፈልህን የሚያሳየው ላይ
ለምሳሌ final ኮድ የተ- የተላከበት በምን እም?
ጋር ነው የሚል ኮዱ
ቴክስት ሜሴጅ ይሄን ያህል ገንዘብ ወደ ቻፓ ተቆርጧል የሚላል አይደለ?
ከተለይ ብር ተቆርጦ አዎ፣ እሷ ጋር ከስር እሺ።
ሪፍ- ባንክ ሪፍረንስ አለች አይደለ? ቢ ብላን ብላ ብትጀምር
በሚል እ።
ቆይ
ወይ ደግሞ ምን ያደርጉልኛል?
ቆይ ገፈኛ አ ስክሪንሾት ልንገርሽ።
አድርገው በስልክ ቁጥር ይላኩልኝ።
አ?
ስክሪንሾት አድርገው በስልክ አይ ቁጥር አለ ዘንድ እሺ ቢ ጄ ምናምን የሚለዋ አ አ አ ቢ ቢ ጄ ቆይ አንዴ ቢጄ
ኤን
እ እ ኤን
L ነው።
አይ N N N እሺ
ከዛ ሰባ ሶስት ሰባ ሶስት
ከዛ T T ሁለት T ሁለት
ከዛ ሰባ ሰባት H ሰባ ሰባት H የትላንት ነው።
ዛሬ
ስንት ሰዓት ላይ ዛሬ
ስንት ሰዓት ላይ አሁን ነው።
አሁን አሁን
እሺ አንዴ ቆይ ጠብቀኝ። መስመር ላይ check ላድርግላት።
እ?
አሁን ነው ያደረጉት።
አሁን አሁን
በቻፓ በኩል ነው ያደረጉት።
እ?
በቻፓ በኩል ነው የተጠቀሙት።
አ በተቀምጥ ከተለይ ብር
ቻፓ ቻፓ የሚለውን ኦፕሽን ነክተዋል።
ዳታ ነው እዛ የምጠቀምበት እ ቻፓ የሚለውን የተጠቀሙት ወይስ ሌላ ሌላ አማራጮች?
አይ ዳሽ ቤት ነው
አይ ነው። እሺ ወይ ደግሞ ስልክ ቁጥር ልስጦትና ስላላገኘሁት ሜሴጁን አንዴ ይላኩልኝ። እሺ ዜሮ ቴሌግራም ላይ ዘጠኝ ሰባ አምስት አይ ስልክ ቁጥር ልንገሮት እሺ
ዜሮ ዘጠኝ ስልሳ
ቆይ አንዴ ዜሮ ዘጠኝ ስልሳ
ሰባ ሁለት
ሰባ ሁለት አርባ ሁለት
አርባ ሁለት ሰባ ሁለት ሰላሳ ሰባ ሁለት እንደገና ድጋሜ ሰባ ሁለት አዎ በእሱ ቴሌግራም ላይ ላኩልኝ። እሺ እሺ ቴሌግራም
አዎ ቴሌግራም ላይ እሺ እሺ እናመሰግናለን።
እሺ ቴንኪው